ሰላም ጤና ትምህርት ቤት ሰላም ናት?
አለን ምን ነበረ?
እ ትናንትና ያሸነፍነው ጨዋታ ነበር እና እሺ
ገንዘቡን ማውጣት አልቻልንም። ስናወጣው invalid amount ይዞ ስንለው በሳንቲም ወይ ስንት በጣፋ ብር ነው?
ዘጠኝ መቶ ምናምን
ዘጠኝ መቶ ምናምን ብር
እ
ዘጠኝ መቶ ምናምን ብር ነው ያወጣው?
አዎ እንዲህ አለኝ invalid amount
እሺ ቆይ check ላድርገው። Best Bet ቁጥር ከይ ነው?
አዎ በዚህ ቁጥር ላይ ነው
እስኪ check ላድርገው። እሺ አንድ መስመር ላይ ጠብቅ። maximum እና minimum ጽፎልሃል?
አልጻፈልኝም። በቃ invalid amount ብቻ ብሎ ይዘጓል። immediate ግመረ
እሺ በዚህ ሳምንት ብዙ አውጥተሃል?
ኧረ ምንም መች በልቼ ሁሌ እንደበላችሁ ነው። ምን አላወጣም።
መች በልቼ ዛሬ በበላ ከለከለ
እሺ ምን ላይ ነው የሞከርከው?
ጃፓ ላይ ሳልቲም ጃፓ ሳልቲም
ሁለቱም ላይ ነው እንደዛ ያልክ?
invalid amount invalid amount
አይ limit ሞልቶብህ ከሆነ ብዬ ነበረ። limit አይደለም። ቴሌ ብር ነው የምትጠቀመው? ቴሌ ብር ነው የምትጠቀመው? CB በ CB ሞክረዋል? አለክ CB አልከው?
CB የለኝም CB የለኝም የለክም? ማውጣት ትችላለህ። withdrawable balance ላይ ነው ያለው።
እኮ ማውጣት ይቻላል አይደል?
እ አዎ ስንት ነው ማውጣት ትችላለህ።
የምችለው balance?
እ አንተ አሁን ላይ ዘጠኝ መቶ ስምንት ብር አለክ?
አዎ ትችላለህ ማውጣት።
ታዲያ ለምንድን ነው invalid amount ይለኛል? ስለ invalid amount ያለኝ ነው የሚሰማው።
አሁን invalid amount ብዙ ጊዜ የሚለው limit ሲሞላው ነበረ በሳምንት ብዙ ካወጣ ጊዜ። አንተ ግን እንደዛ አይደለም።
አይደለም እስኪ ወይ screenshot አድርገህ ትልክልኛለህ የሚልህን ቴሌግራማችን ላይ ምን ልላት invalid የሚለው
ምንም በቃ እስኪ invalid amount ምስሏን screenshot ላድርጋት።
አዎ ጽሁፍ እኮ ነች invalid amount ከላይ ብሎ immediately ድርግም ነው የሚያደርግ። እሺ እሺ ልላክ። ቤቲ limit ነች ስላልሆነ ያንተ አዎ ቤቲ አሁን ልላክልሽ screenshot እሺ አድርጊ።
እሺ ላክልኝ check ላድርገው እሺ